ሰላም ጤና ይስጥልን። ቤተሰቤ
አሽ ሰላም ነው?
አልሐምዱሊላህ። ይህ መጀመሪያም ደውዬ ነበር የሆነ አምስት መቶ ብር ውስዶ አርግቼ እሺ ትላንት እስከ ዛሬ በስሜ ደግሞ አልደረሰም። ከአካውንቴ ወጥቷል። ቤት ቤት ቤተሰቤ ስልክ ይሄ ነው?
በዚህ በዚህ በቤት ቤት ስልክ በዚህ ነው።
እሺ አንዴ ጠብቀኝ።
እሺ አየህ
አምስት መቶ ብር እኮ በ voucher ነው ያወጣኸውና?
በ voucher አዎ በ voucher ነው የወጣኩ።
በ voucher አለም withdraw ነው አባቴ በ voucher
በ voucher ነው እና
እና ምን ይሻላል?
history ቆይ ልንገርህ፣ ስማኝ አድምጠኝ። account history ላይ ገባና
አ ከዛ voucher history የሚለውን ንካው።
voucher ሚል ቦታውን ልንካ አይ voucher history የሚለውን ስትነካው ቀን አስገባ ይልሃል። start date እና end date አለው።
አ
start date እና end date አለው አይደለ?
ምን ምን አለ
የመጀመሪያ ቀንና የመጨረሻ ቀን የሚል አለው። ሁለቱንም ቀን አዎ።
ማስገቢያውን በአስራ ስምንት አድርገው።
አይ በአስራ ስምንት አድርገህ ሰማንያ ሶስት ብሎ የሚጀምር voucher code አለ።
አይ እሱን ኮፒ ታደርግና ወደ ቤት ቤት account መመለስ ከሆነ የፈለግከው deposit voucher ትለውና እዛ ላይ paste አድርገህ deposit ስትለው ወደ ቤት ቤት account ይመለሳል። ሸባ እሺ አባ አይ እሺ፣ thank you እሺ፣ ስለ ደወልክ እናመሰግናለን። መልካም እሺ አይ አልካ